Hello?
Hello
እኔ ስል ለማስተላለፍ ድንቅ ሰው ነው የምመርጠው።
Hello ድንቅ ሰው ነው የምመርጠው።
Hello Hello ይሰማኛል? አይሰማም?
አዎ ፍሊንስቶን ነው አይደለ?
አዎ አዎ፣ ምን ልርዳዎት?
አንዳንድ መረጃ ፈልጌ ነበረ። መ-
ስለ ቤቶቹ ነው ስለ share?
አይ ስለ share ስለሚሸጡ ዝቅተኛ
Okay። አሁን ላይ ስምና ስልክ እየመዘገብን ነው። ሐምሌ አንድ ላይ ነው የሚጀመረው።
አሀ ገና ነው።
አዎ ሐምሌ አንድ ላይ ነው የሚጀመረው ምዝገባ። እ, ይሄ የእርሶ ስልክ ነው?
አዎ የራሴ ስልክ ነው።
ስሞትን ልያዝና
እሺ፣ ሐምሌ አንድ ላይ እንደውሉታለን። ስሙትን ማን ልበል?
ይደሰት ተስፋዬ፣ ማን አሉ?
ይደሰት ተስፋዬ፣ ይደሰት ተስፋዬ።
ተስፋዬ ከምን ላይ ነበር ያገኙት ማስታወቂያ?
እ፣ ከቴሌቪዥን ላይ ነው።
እሺ እሺ፣ ይሄ የእርሶ ስልክ ነው አይደለ?
አዎ እሺ እሺ፣ መልካም ቀን።
እሺ።